ተደርቤው ህመምተኛው ልቤ ልታንገበገቢው ልታንገበገቢው ልታንከራትቺ አንጀት የለሰቢው ትዝታን በዝቷል ተያታንገገቢው ትዝታን በዝቷል ተያታንገገቢው እንግዲህ ለምን አለምና ደስታ ፍቅር ያስመለለኝ ሆኛለሁ በርታታ ፍቅር ያስመለለኝ ሆኛለሁ በርታታ ዋና ትጂ ዋና ትጂ ታስጂ እንግዲህ ጀመረሽ ወደንም ልትሪው ወደንም ልትሪው ህመምተኛው ልቤን ልታንገበግቢው ልታንገበግቢው ልታንከራትቺ አንጀት ለሰቢው ትዝታን በስቷል ተያታንገቢው ትዝታን በስቷል ተያታንገቢው ካልገባኝ ስንደር ሰንቄያለሁ አለበቃኝ ብዬ ተሰናብቻለሁ እኔ መላኝ ሆኜ ቆብለፍቻለሁ ፍቅርሽ አሸንፎኝ ገዳም ገብቻለሁ ፍቅርሽ አሸንፎኝ ገዳም ገብቻለሁ ዋና ትርችኝ ፍቅር ጀማመረኝ እንግዲህ ጀመረኝ ጀመረው ጀመረኝ ጀመረው ዛሬ ጀመረኝ ጀማመረኝ ፍቅር ደገመኝ ደጋገመኝ ፍቅር ካልሆነኝ ካልጠቀመኝ ደግሞ ጀመረኝ ደግሞ ጀመረኝ ዛሬ ጀመረኝ ጀማመረኝ ፍቅር ደገመኝ ደጋገመኝ ፍቅር ካልሆነኝ ካልጠቀመኝ ደግሞ ጀመረኝ ጀመረው ጀመረኝ እናቴን አባቴን ምን ያጠፉብሽ ምን ያጠፉብሽ ከዘመድ ከወዳጅ የተጠለፉብሽ የተጠለፉብሽ ብዙ ብዙ ነገር የተዳረስኩብሽ የተዳረስኩብሽ ማደራ የፈርሶ ነገር ሰማሁብሽ ነገር ሰማሁብሽ የጎዳደራው ፈርሶ ወዶ ከጠፋበት ወዶ መውረድ ይጠፋል ወዶ ለቀሪ ገላሽ ወዶ ዳተፈሪ ወዶ በስምስም ይላል ወዶ ቀሴ በሉበት ከይደገላች አትፍረሪበት ከይደገላች አትመኪበት እርግፍ ይላል ቀሴ ጨለመበት እርግፍ ይላል ቀሴ ጨለመበት ከይደገላች አትፍረሪበት ከይደገላች አትመኪበት እርግፍ ይላል ቀሴ ጨለመበት እርግፍ ይላል ቀሴ ጨለመበት ፍቅር ጀማመረ እንገዲህ ጀመረኝ ጀመረው ፍቅር ጀመረኝ ጀመረው ፍቅር ጀመረኝ ዛሬ ጀመረኝ ጀማመረኝ ፍቅር ደገመኝ ደጋገመኝ ፍቅር ካልሆነኝ ካልጠቀመኝ ደግሞ ጀመረኝ ጀመረው እኔኑን ጀመረኝ ዛሬ ጀመረኝ ጀማመረኝ ፍቅር ደገመኝ ደጋገመኝ ፍቅር ካልሆነኝ ካልጠቀመኝ ደግሞ ጀመረኝ ጀመረው እኔኑን ጀመረኝ ዛሬ ብዙዎች ተሰምለቻል አጠምዘዴ አቸረ ጠምዘዴ ቻን አርጎ መሸኘት ለምዶልኛል ሆዴ ለምዶልኛል ሆዴ እንግዲህ አንጀትን ብዙ አይለምንሽም ብዙ አይለምንሽም አንቺ ፍጡር እንጂ ፈጣሪ አይደለሽማ ፈጣሪ አይደለሽም ጉድ እንኳንስ መውደድ ወይ ጉድ እንኳንስ መውደድ ወይ ጉድ ሁሉንም ትተውም ወይ ጉድ ታልፋለች ምድር ወይ ጉድ እንግዲህ ግን ወይ ጉድ ሸኝቼሻለሁ ወይ ጉድ ካንጀት ከሆዴ ወይ ጉድ አውጥቼሻለሁ የኔ ገላ ደስቼሻለሁ የኔ ገላ ደስቼሻለሁ ያንቺን ነገር በልታኝ ጨርሻለሁ ያንቺን ነገር በልታኝ ጨርሻለሁ የኔ ገላ ደስቼሻለሁ የኔ ገላ ደስቼሻለሁ ያንቺን ነገር በልታኝ ጨርሻለሁ ያንቺን ነገር በልታኝ ጨርሻለሁ ሂጂ በይ እንግዲህ ሂጂ በይ እንግዲህ ፍቅርሽ ካሳመመኝ እም ካልጠቀመኝ የትም ካደከመኝ ምን ዘመን ሊሆነኝ ሂጂ በይ እንግዲህ ሂጂ በይ እንግዲህ ፍቅርሽ ካሳመመኝ እም ካልጠቀመኝ የትም ካደከመኝ ምን ዘመን ሊሆነኝ ይሸኝሽ ልቤ ገና አልቻለምና አይወድቅልሽም ገና ዛሬምና ሲገባኝ ፍቅርሽ ገና ብታስቢበት ላንቺው ነበረ ገና መቻወቅሽበት መቻወቅሽበት መቻወቅሽበት መቻወቅሽበት መቻወቅሽበት ለነገሩ ቀድመሽ ቀድመሽ ጣልሽውና በድንገት ተቀጨት እኔም ተውኩትና እኔም ተውኩትና በድንገት ሁሉም ይቀጫል በድንገት ሁሉም ይረሳል በድንገት ሁሉም ይቀጫል በድንገት ሁሉም ይረሳል ካልጸናን እንግዲህ ካልጸናን ጀርመኔ ደረቅ ለኛ ሆነብና ካልጸናን እንግዲህ ካልጸናን ጀርመኔ ደረቅ ለኛ ሆነብና ሂጂ በይ እንግዲህ ሂጂ በይ እንግዲህ ፍቅርሽ ካሳመመኝ እም ካልጠቀመኝ የትም ካደከመኝ ምን ዘመን ሊሆነኝ ሂጂ በይ እንግዲህ ሂጂ በይ እንግዲህ ፍቅርሽ ካሳመመኝ እም ካልጠቀመኝ የትም ካደከመኝ ምን ዘመን ሊሆነኝ ግድግድ ሲል ገላ ሲሰበር ቅስሜ ቡና ሲያጣጣ ገላ የጠፋት የባየ ዘመን ገላ ጭንቅም በሞሎ ላንቺው ነበረ ገላ ስቃዬ ሆኖ ስቃዬ ሆኖ ህመሜ ሆኖ ድካሜ ሆኖ በደሌ ሆኖ እንግዲህ ከመሬት ታምለሻል አየሽው እኔም እንደጓጉት ሆነሻል አለፍሽው ሆነሻል አለፍ በድንገት ህመሜ ታምሽ አየሽው በድንገት ህመሜ ታምሽ አየሽው በድንገት ህመሜ ታምሽ አየሽው በድንገት ህመሜ ታምሽ አየሽው አላየሽው እንደኔ አላየሽው ምንም በቀምሽኸው መቼም ባትረሽው ያላየሽኝ እባክህ